ጤና ይስጥልኝ ቤት ጤና ይስጥልኝ እህቴ።
እግዚአብሔር ይመስገን ሰላም ነው።
ሰላም ነው withdraw ብዬ ነበርና አልገባልኝም እስካሁን።
ቤተሰብ ስልክ ቁጥር የደወልክበት ነው?
አይደለም ንገረኝ ቁጥሩን።
ዜሮ ዘጠኝ እሺ ድጋሚ ዜሮ ዘጠኝ እሺ ስልሳ አራት እሺ አስራ ዘጠኝ እሺ ሰማንያ አራት ሰማንያ አራት ስንት ብር ነው?
አንድ ሺና ሰባት መቶ
እሺ ጠብቀኝ አንዴ። ዘጠኝ ነው ዜሮ ዘጠኝ ብሎ የሚጀምረው account ነው ዜሮ ዘጠኝ ዜሮ ዘጠኝ ብሎ የሚጀምረው አዎ።
እሺ መቼም ጂ
እም?
ይቅርታ
ወይ
ቴሌብር ቁጥሩ 090964 1984 ነው አይደለ?
አዎ።
እሺ confirm እያደረኩልህ ነው።
እሺ
አንድ ሺህ ብሩ ገብቷል። እሺ ሁለቱም ገብተዋል። ስለደወልክ እናመሰግናለን። መልካም ምሽት።
አሜን። እኔም አመሰግናለሁ። እሺ እሺ